hello hello hello
እሺ ፒቺፖች ናችሁ አይደል?
አዎ ምንድን ነው?
የ refund complain ነበረን ከሳምንት ሊሞላኝ ነው።
ምን ሆኖ ነው fail አድርጎቦት ነው?
አይ በተሳሳተ group ገብተን refund ይደረጋል ተብለን ነበር።
እሺ ትናንትም ከትናንት ወዲያም እሁድም በየቀኑ እየደወልን ነው፣ ግን ምንም እንትን ል- እ እሺ ይቅርታ በጣም በዚህ ስልክ ቁጥር ነው check ላድርግልዎ።
አ- አይደለም ልንገርሽ ቁጥሩን
እሺ አዎ ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ አንዴ መስመር ላይ ጠብቁኝ። እሺ ዜሮ ዘጠኝ አስራ አንድ ሀምሳ አንድ እሺ
ዘጠና ሰባት እሺ
ስልሳ ስምንት
ሶስት መቶ ዘጠና ብር ነው።
አዎ ሽንኩርት ነው አይደለ?
ሽንኩርት ነው ሙሉ በሚለው ስም እሺ አንድ ሁለት ደቂቃ ይታገሱኝ። አሁን refund እናደርጋለን።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ thank you
ቆይ color አድርግልሽ። ይሄኛው የሙሉ አይ wrong join ብላ ነው የተሳሳተ group